ነው።
Hello፣ ጤና ይስጥልኝ። ከዊ አብሮ ፕላስ ይስጥልኝ።
solution ነበር የምደውለው።
ከየት ከዊ ፕላስ
ዊ ፕላስ?
አ እሺ ምንድን ነው ዊ ፕላስ?
ልጆች አናግረውት ነበራት app ኡን እንዲያወርዱ ከዊ ፕላስ እ፣ okay ምናልባት ይሆናል ብዙ ሰው ነው የሚደውለው፣ እርግጠኛ አይደለሁም።
እሺ እ፣ እና ዊ ፕላስ ድርጅት ነው እሺ እ፣ በተለያዩ የተለያዩ ባለፈው ይሄ አዎ።
application በ scan ተደርጎ ሙሉት ምናምን የተባሉ ያላችሁት አዎ።
እናንተ ናችሁ?
አዎ ትክክለኛ ነህ። አውርደውታል።
እ፣ አይ አላወረድኩም። ለ customer service ለልጆች ነግራቸዋለሁ። ሞልተው ይሞላሉ ነግራቸዋለሁ።
እሺ link ኡን ልላክልህ በዚህ ስልክ ቁጥር።
እሺ ላክ- ላኪልኝ። ባለፈው የሆነች ልጅ ልካልኛለች። እሱ ከሆነ ምናልባት አዎ link- ቴሌግራም ላይ ልካልኛለች።
አዎ ይህንን ቀጥታ link ኡ ሲነኩት ወደ app ኡ ይወስዳል። እሱን install አድርጎ information ሞልተው ነው ይሰራል። ኮዱን ደግሞ አይሞሉትም፣ ዝም ብለው ይመዝገቡ።
እሺ እሺ እሺ እሺ አመሰግናለሁ። መልካም ቀን።
እሺ እሺ